እንዴት ነህ? ስለ ጉዳይ ራሔል እባላለሁ። እባክዎ ምን ልርዳ?
ጤና ይስጥልኝ።
አብሮ ይስጥልን።
ስራ ፈልጌ ነበር ለማመልከት።
እሺ፣ አንድ ጊዜ መስመር ላይ ይጠብቁኝ ላስተላልፍልዎት።
ጤና ይስጥልኝ ጉዳይ ሀና እባላለሁ። ምን ልርዳው?
ሰላም ጤና ይስጥልኝ። እ፣ ስራ ፈልጌ ነበር ለመመዝገብ።
hello።
ስራ ፈልጌ ነበር ለመመዝገብ።
እሺ ሙሉ ስምዎን ይንገሩኝ።
ወይንሸት ግርማ፣
እድሜ?
ሀያ አምስት
እሺ አሁን በደወል ስልክ ይገኛሉ?
አዎ እገኛለሁ።
እሺ የሚኖሩበት አካባቢ?
እ፣ ጨርቆስ
እሺ መስራት የሚችላቸው ስራዎች እንዲሁም የስራ ልምዶትን ይንገሩኝ።
እ፣ እ፣ ውጭ ሰርቻለሁ፣ ግን የተገኘውን እሰራለሁ።
እሺ የሚሰሩትን የስራ ዘርፍ ይሄ ይሄ ብለው ይንገሩኝ።
እ፣ ምግብ ምግብ ምናምን እችላለሁ፣ የውጭም የሀገር ውስጥም ሽያጭም ካለ ምንም ችግር የለም።
እሺ ስለ ጉዳይ መረጃ ከየት አገኙ?
እ፣ እህቶች እዚህ ጋ- እናንተ ጋር ተቀጥረዋል።
እሺ እ፣ ምን ያህል ጊዜ ሰሩ እ፣ ውጭ ሀገር?
ኧረ ብዙ አስር እ፣ ሰባት
እሺ ሙሉ መረጃዎትን ተቀብያለሁ።
አመሰግናለሁ።
እ፣ ወደ ስራ ገበያ ለመቀላቀል እ፣ ቢሮአችን መተው መመዝገብ ይኖርቦታል እና ባለሙያዎችን የምናስተናግደው ማክሰኞ የሐሙስ ጠዋት ሁለት ተኩል ላይ ስለሆነ ለመች ቀን ቀጠሮ ሊያዝልዎት?
አሁን አይቻልም መምጣት።
አሁን ሰዓት ሄዷል። ሁለት ተኩል ላይ ነው እንዳልኩት ባለሙያዎችን የምናስተናግደው
እኮ መቼ ልምጣ?
ማክሰኞ ወይ ሐሙስ።
የዛሬ ሳምንት አ- ሐሙስ እመጣለሁ። እሺ ሐሙስ ካላችሁ
እሺ ቀጠሮ ይዤልዎታለሁ። ከቀጠሩ ቀን ቀደም ብለን ደውለን የምናስታውሱትና አድራሻችንን የምልክልዎት ይሆናል።
አመሰግናለሁ በጣም እሺ፣ እሺ፣ መልካም ቀን።
እሺ።